ጤና ይስጥልኝ። ጠብታ አምቡላንስ?
አምቡላንስ ፈልገን ነበረ።
እሺ ከራስ ደስታ ኖክ ወዳለው ኬርላንድ ሆስፒታል
communicate አድርጋችኋል?
እ፣ አዎ ደውለን አሳውቀናቸዋል እዛ እና ግን ኦክሲጅን ላይ ናቸው patient።
ታካሚው አዎ ከኬርላንድ ነው ያልሽኝ?
ከራስ ደስታ ሆስፒታል አ ወደ ኬርላንድ
የታካሚው
ሙሉ ወየ እ?
ሙሉ ወየቻ
ማን ያልሽኝ?
ሙሉ ይቆራረጣል።
ወየቻ ሙሉ ወየሳ የምን ታካሚ ናቸው?
እ የምን ማለት- ታካሚ ናቸው?
የ- በሐኪም የተረጋገጠ?
የተረጋገጠ የለም lung cancer አይነት ነገር ነው ያሉት እሺ ግን ይቀራል።
እሺ communicate አድርጋሽ ላሳውቅሽ። ስልክ ቁጥርሽን ተይልኝ። ዜሮ ዘጠኝ
ምናልባት ማሽናት ገብተን ወደ የሚመጡ አሉ።